ሄሎ አዎ እንዴት ነህ? ሰላም ነው?
ሰላም ነዋ።
አልሐምዱሊላህ።
አቦ በእናትህ እስኪ እንትን አድርግልኝ ሶስት ሺ ስምንት መቶ withdraw አድርግቼ እስካሁን አልጠበቀም። እንዴት ነው ሰው?
መች ነው ያደረከው?
ሶስት ቀኑ ነው ዛሬ።
እሺ ስልክህን ንገረኝ እስኪ።
ዜሮ ዘጠኝ አስራ አምስት እሺ
ሰማንያ ዘጠኝ እ እሺ ሰማንያ ዘጠኝ
አስራ አምስት ሀያ ዘጠኝ
አስራ አምስት ሀያ ዘጠኝ
አዎ
መች ነበር? ከሶስት ቀን በፊት እም።
እሺ
ኦ አዎ
ስብር ነው አባ
እ ብሩ ስንት ነው?
ሶስት ሺህ ስምንት መቶ
ብዙ ጊዜ ነው እንዴ የሞከርከው?
ምን
ብዙ ጊዜ ሞከራኸው ነበረ? ሶስት ሺህ ስምንት መቶ ሶስት ሺህ ስምንት መቶ አንድ ጊዜ አንድ ጊዜ ብቻ ነው እንትን ያደረኩት። ከዛ በኋላ ግን እምቢ ሲለኝ በኋላ ማለት ነው ዝም ብዬ ነው ሞከርኩት እንጂ እንትን አይደለም። አ ሶስት ጊዜ አጠቃላይ ግን ሶስት ጊዜ ሞከርኩ። ማግጀ- መጀመሪያ ዊዝዳው ያደረኩት ማለት ነው እዛ ካንሴል በቀዩ ብሎ ተቀምጧል እንትን ላይ
አ እኮ እስኪ አሁን ቼክ አድርገህ በኋላ አካውንትን ፌልድ ነው የሚለው ወደ አካውንት እኮ ተመልሷል። ወደ ቤስት ፔጅ ቼክ አድርገህ ችሌው ችሌው ቆይ ቅርብ አድርገኸው ነበረ? ቅርብ ጊዜ
ቼክ እም።
ግን አ፣ ቆይቷል። አሁን አይደለም።
እስኪ አሁን ቼክ አድርገው እሺ።
ቅድም ቅድም ቅድም አግኝቼ ነበር። እሺ እሺ እሺ